ጤና ይስጥልኝ አሪፍ ነኝ ሰላም ነኝ እባክዎ ምን ልርዳዎ
አመሰግናለሁ ኢንተርንሺፕ ጤና ይስጥልኝ።
ለመውጣት አቤት ኢማን ሄሎ ሄሎ አይሰማም መስመሮች ይቆራረጣል ለመያቸው
ሄሎ ይሰማኛል አሁን ይሰማዎታል
እኔ ይሰማኛል አሁን ደንበኛችን መስመር ላይ
ሄሎ
ደንበኛችን መስመር ላይ ያሉ ይሰማዎታል አይ ይሰማኛል
ጤና ይስጥልኝ
ይሰማኛል አዎ hello ይሰማል